ጤና ይስጥልን ጉዳይ ሴማ እባላለሁ። ምን ልርዳዎት?
ባለሙያ ነበርኩና ስራ ፈልጌ ነበር።
የምን ባለሙያ ኖት?
የ የቀለም
ቀለም ቅብ። እሺ፣ ማን ልበል ስሞትን?
አብርሃም
አብርሃማ ጉድማ
እሺ፣ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ዜሮ አንድ
ዜሮ አንድ
ሀያ አንድ እሺ፣ ሰላሳ ሶስት አስራ ሁለት
የት አካባቢ ኖት?
አዲስ አበባ
በቀለም ቅብ ብቻ ነው ሙያ ያለዎት?
አ
ምን ያህል ጊዜ ልምድ አለዎት?
ኧረ ብዙ ብዙ አመት ሰርቻለሁ። ኧረ
okay፣ ስለ ጉዳይ መረጃውን ከየት ነበር የሰሙት?
አይ ዝም ብዬ app ላይ ነበር ያገኘሁት። እንደዚህ
እሺ፣ እድሜው ስንት ነው?
እድሜ ሀያ ሀያ አምስት
መልካም እሺ፣ ሙሉ መረጃዎትን ተቀብያለሁ። ነገር ግን ወደ ስራ ገበያው ለመግባት ግዴታ አንድ ቀን በአካል ቢሮ መጥተው orientation መውሰድ ስላለቦት ለ orientation ኑ ደውለን ቀጠሮ እናስይዞታለን። በተጨማሪም የተለያዩ እ ስራዎችን post እናደርጋለን ቴሌግራም ቻናላችን ላይ እ link ኡን እልክልዎትና እሱን በመቀላቀል ስራዎችን መስራት የሚችሏቸው ከሆኑ ቅድሚያ በመደወል ማግኘት ይችላሉ ማለት ነው።
እሺ፣ አመሰግናለሁ።
እሺ፣ link ኡን በዚህ ቁጥር ልላክልዎ ይጠቀማሉ በዚህ አ በዚህ ተቀመጥ።
እሺ፣ መልካም ቀን። እሺ።